ዋስትና ጋር ማቅረባቸውን በደስታ
Hello ሰላም ጤና ይስጥልኝ።
እንዴት አረፈድሽ?
አለን እግዚአብሔር ይመስገን።
አንድ ማሽን አስገብቼ ነበር ለአመታዊ service አመታዊ service እሺ፣
እ፣ እድሳት ነው።
አላለቀ እድሳታ
እሺ፣ መች ነበር ያስገባው?
ማክሰኞ ዕለት
ማክሰኞ ዕለት የገቡት አላለቀም። አባ ከማክሰኞ በኋላ ይደወልላቸዋል። እሺ፣
Okay። አይ፣ በጣም ፈልጌ አዎ የማሽን ቁጥር ንገረኝ።
PDB
TDB
ዜሮ ዜሮ ዜሮ ሶስት አራት ዜሮ ነው።
አራት ዜሮ ነው። እስቲ ወረቀቱ ላይ ቆይ ወረቀት ላይ ነው። እ፣ አራት ዜሮ አዎ አራት ዜሮ እሺ፣
ዘጠና አንድ ዘጠኝ አስር ማለት ነው።
ዘጠኝ አስር እሺ፣ በቃ ከማክሰኞ በኋላ ይደወልልሃል። እሺ፣ አርብ ዕለት ከማክሰኞ ስላለ ይቆያል?
አዎ፣ ተሰርቷል። ፊርማ ብቻ ስለሚቀረው ነው።
Okay። እና ለፊርማ ሰኞ ገቢዎች አይደርስም?
መጠበቅ ወይ ገቢዎች እነሱ እንደመጡት ነው። እነሱ እንደመጡ Okay ነው።
እናስተናግዳለን እኛ።
እሺ፣ እሺ።
እሺ